አቤት
እንዴት ነህ?
ደህና ነኝ። ሰላም ነው?
አለማት ደህና ነን። እንኳን አደረሳችሁ።
እንኳን አባረሰን። ዋዜማ ዜማ ነው
እናንተ እኮ በጣም ነው።
እ?
እናንተ ላይ ነው የሚከበር በደንብ
አ ነገ ነዋ።
ነገ ነው
አ ዛሬማ ስራ ነኝ።
ነው።
አ ሰላም ነው? ሰፈር ሰላም ነው?
ሰላም ነው። ሰላም ነው።
ውሎ ምናምን ምንም ችግር የለም።
ሬድ ደህና ነን።
እ?
ሰላም ነው ወይ? ሰላም ነው አለ።
ምን አዲስ ነገር አለ?
ምንም የለም። ሰላም ነው። እናንተ ሰላም ናችሁ?
እ?
እ?
ምን ያልከኝ?
ደህና ነን ነው የምልህ።
አ ትንሽ ሙዚቃ ነገር ስላለ እዛ ያ ድምፅ
እ?
ሙዚቃ ነገር ስላለ እዚህ ረብሾ ነው። አ
ሸውነ
አ እየጠበኩሽ ዮሐንስ ብዬ ቃል ቀበላት ወደ የጤና እንጠላለን የት ሄደህ ነው?
ቃል ትቀበል
ነው በሉ በጊዜ ግቡ እንጂ
አ የደረሰች ነው
ባርጋችሁ
እ